ጤና ይስጥልን በእንግሊዝኛ
ሰላም እንዴት ነሽ? እንዴት ነሽ?
እግዚአብሔር ይመስገን። ሰላም ነው?
አለሁ። ለመመዝገብ ነበር።
እሺ ስም አልባት
አረጋሽ
በዛ በኩል ሳይሆን እሺ፣ አረጋሽ።
በአቅጣጫ ሳይሆን አረጋ- እሺ ስልክ ልውሰድ?
ደግሞ እሺ ዘጠኝ ሰላሳ ሁለት ሰላሳ ሁለት ሰላሳ ሁለት ሀምሳ ሁለት ሀምሳ ሁለት ሀያ አንድ ሀያ አንድ ዘጠና ሰባት ዘጠና ሰባት አረጋሽ አድራሻ የት ነው ወይ ሰፈርሽ?
እም፣ ቦሌ ሚካኤል አካባቢ
ማስታወቂያውን የታየሽው አረጋሽ?
እም፣ እ፣ ማስታወቂያውን ያየሁት ላይፍ ላይ እሸቱ ሲያወራ መቼ? አሁን እ፣ ትላንትና ከትላንት ወዲያ ማታ መሰለኝ ምን ከትላንት ላይ ወዲያ ማታ ምን ላይ?
ቲክቶክ ላይ ቲክቶክ ላይ።
አዎ።
እሺ ኮርሱ የሶስት ኮርስ ነው። በአካል ነው መማር የምትፈልጊ ወይስ በኦንላይን?
እ፣ እ፣ በኦንላይን ነው መማር የምትፈልጊ በአካል መጠሽ ነው ትምህርቱን ነው መከታተል የምትፈልጊው?
እ፣ አይ የትኛውን advice የምታደርገኝ አንቺ?
ልም- ለ- ከቦታሽ አንጻር እኔ ያለውን ነገር ልንገርሽና አንቺ ትመርጫለሽ አይሻልም?
እሺ
ኮርሱ የሶስት ወር ኮርስ ነው።
እሺ
ለሶስት ተከታታይ ቀናቶች ኮሜዲያን እሸቱ ያስተምራል። ከአስራ አንድ ተኩል እስከ አንድ ተ- ለሶስት ተከታታይ ቀናቶች ኮሜዲያን እሸቱ ያስተምራል። ከአስራ አንድ ተኩል እስከ አንድ ተኩል